ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምወደው።
ጤና ይስጥልኝ ስል ነበር ሁሉ ዊነር ብር አላስገባልኝ እና ኦንላይን ቆርጬው ነበር ትናንት ነው።
እሺ
እሺ በንጋታው እንኳን አስመዝግቤ ነበር፣ ግን እስኪ ለማረጋገጥ ነው። ሰማንያ ኩፖን ቁጥሩ
ምን አልተከፈለኝም ነው ጥያቄዎት?
አዎ win ሆኖ ክፍያ አልለቀቀውም።
እሺ ሰማንያ ሰማንያ ዜሮ ሰባት እሺ ዜሮ ዘጠኝ
እሺ አንድ ጊዜ ጠብቁ።
እንጂ
already ታሸንፈዋል።
አቤት already ሁን ነው።
አ- አ- ገብተዋል።
አዎ already የገባን የላኩት
አ- አቤት አቤት።
already ብሩ የገባን የላኩት ደንበኛችን እሺ እሺ ወደ ለማረጋገጥ ቁጥሩ ስልክ ቁጥሩ ዜሮ ዘጠኝ አስራ አራት ሀምሳ አምስት ይላል።
አይደለም hello።
ሰማንያ የት- የኩፖን ቁጥር ነው የተቀበልነው ደንበኛችን። ለዛ አዎ፣ ስልኩትን እኛ አናውቅም። ሰማንያ ዜሮ ሰባት ዜሮ ስልሳ አዎ።
ሁለት ዜሮ ሶስት እና ዘጠና ሶስት አስር ስልሳ ሰባት አዎ።
ስልሳ አንድ ሰላሳ አምስት በ- አይደል?
እሺ በቃ thank you ከገባሽ። እሺ አይ ምሽት እንትን check አድርጌው አልገባም። እሺ እሺ